ራሱ ወንድም ወንድም እናት የወለደውን እኔስ ወንድም ወንድም አባት የወለደው እናት የወለደው በመከራ የቀን በችግር የጊዜን መስሎ የሚጋረደው መጥቶ የሚጋረደው በችግር የጊዜን መጥቶ የሚጋረደው